લનભી
હેલો hello
አቤት አቤት
ሰላም ነው ሰላም ነው
አለን አለን
ምን ልርዳ
አቦ በእናትህ ስለ ያ ጥያቄ ነው አቦ እኔ ይህን ነገር እንዴት መዝጋት እችላለሁ
ምኑን ለተወሰነ ጊዜ የእናንተን ጨዋታ
account delete ማድረግ አንች- አይቻልም
እ?
account delete ማድረግ አንችልም
እሺ
በቃ አለመጠቀም ነው እንጂ account delete ማድረግ አይቻልም
እኔስ እንዴት በ በራሴ በኩል
ወይ password ኡን ቀይረው
password ን ቀይራለሁ ካልኩኝ ሌላ password ይመጣል እኮ
አዎ ግን ምንም ማድረግ አንችልም መዝጋት አንችልም
እ፣ እኔን ተባበርኛ እኔ ምን ማድረግ አለብኝ
እኮ አንተ አለመጠቀም ነው እንጂ እኛ ምንም ማድረግ አንችልም
አዎ ነገርየው ስድስት ሰዓት- ስድስት አለበት ወይ ምዬ ምዬ ምዬ ሁሌ እየዘቀምኩት ቱራ- ቱራብ እየሆንኩ ነው ቤተሰቦቼ ሊበተን ነው በእናትህ
በቃ ወይ ፓስወርድ ቀይርና እንግዲህ SIM card
SIM card ኡን አዎ
አዎ የእውነትሽን ነው እንጂ እኛ ምንም ማድረግ አንችልም
ተሸጦ ጨረሰ እኮ እዚህ ላይ